hello hello
ያን አይሰማም።
አይሰማም። እሺ እሺ፣ ሰላሳ አሁን ሶስት አርባ አንድ ስንት? ሰላሳ ሶስት አርባ አንድ ሰላም
ሰላሳ ሰላሳ አራት አ- ሰላሳ ሶስት አርባ አንድ ሰላሳ ሶስት አርባ አንድ ምን ነበረ?
driver ይዞት ወጥቷል ምናምን አለች። ሰላሳ ሁለት ሰባ የሰራው driver ማን ነው?
ቆይ ይሄ አንተ ወርድ ማን ነው ስምህ?
ሀብታሙ ነኝ። አሁን ከ KFC ወደ ጋዞ የሚሄደው ነው።
okay okay። አፍተሽ ቆይ አንዴ እ፣ የፈ- ፈርሞ ነው አይደል የወጣው?
መሰለኛው ሰላሳ ሁለት ሰባ የሰራው driver ማን ነው?
ሰላሳ ሁለት ሰባ እስቲ ቆይ
እሱም ወይስ classic ነው? check አድርጊ ነው እሺ check አድርጋለሁ። ቆይ ግን ማን ነው ፈርሞ የወጣው? አለ ፊርማ የፈረመበት ስሙን ጽፎ ነው መቼ የሚፈርመው? ማን ነው?
ስሙ የለም፣ አይታይም። የለም ስሙ አይት- አይታይም። እዚህ ጋር ስልሽ ከዛኔታ ሰላሳ ሁለት ሰባ classic ነው። ከዛኔታ ዘጠኝ
ቆይ አንዴ፣ ወይ ተ-
አልከፈተልኝም። ቆይ እሺ ችግር የለም።
እሺ ሰላሳ ሁለት ሰባ ማለት ነው። አሌክሳንደር ነው እሺ order ኡ ምንድን ነው?
order ኡ። ምን መሰለ እሱም classic አንድ ነው።
dinner meal አይደለም፣ dinner meal ነው።
እሺ የተሳሳትን ይዞ ይዞ ሄደው dinner ደግሞ meal ነው።
አንድ ሰዓት አንድ ሰዓት ከሰባት ደቂቃ ሆኖታል።
የቆየ ነው እና የቆየ ነው።
የለም የቆየ order ነው ይሄኛው የወሰደው ልጁ። ስልሽ እሱ የወሰደው ተቀያየሩ የቆየ ማለት ኦርደር order ኡ የተለያየ ነው በላቸው።
የተለያየ ነው order ኡ። እሺ እሺ የት- የት እንገናኛለን? የቆየ order ነው። እሱ።
ይኸውልህ ሀብታሙ የልጅ ከሱ የቆየ ጋር order ነው።
መቀየር አትችልም። ምክንያቱም ልጁ ማለት ነው እሺ አን- ያንተ classic ነው፣ የልጁ ደግሞ order ኡ classic አይደለም እ፣ din- dinner ነው።
dinner meal ነው እና ድጋሜ ደግሞ አንድ ሰዓት ከሰባት ደቂቃ ሆኖታል ጨርሶት እሱ እንትን ብሎታል። ስለዚህ ኮምፕሊት።
አሁን አዎ complete ብሎታል።
እሺ ከዛስ አሁን ምንድን ነው የሚደረገው?
ማን ነው የፈረመበት? አሌክሳንደር አይደለም ማለት ነው።
እኔ ሌላ እንጃ።
ነው። ማን ሌላ?
ነው የፈረመበት? የፈረመው ላይ ማን ነው የሚለው ስሙ የ- የፈረመበት የት አለው?
ወረቀቱን አሳይኝ በላት።
ፊርማውስ የፈረመበት የለም፣ ስም የለውም። ዝም ብሎ ፊርማ ብቻ ነው ያለው።
እንዴ ምንድን ነው እንደዛ የሚሆነው? ቆይ አንዴ እሺ መልሼ ልደውልልህ።
ታሪክ ይለኛል።